hello ሰላም ነው?
ጤና ይስጥልኝ ቤስት ቤት
አ ከቴሌ ከቴሌ ብር ብር ለማስገባት ፈልጌ ነበር እምቢ አለኝ። የለም እንዴ
ምን ቀርቷል?
ቴሌ- ቴሌ ብር የለም አ፣ option ኑ ላይ አ የለም ምርጫው ላይ እሺ ቆይ አንዴ check ላድርግ መስመር ላይ ጠብቀን
እሺ።
እሺ በቻፓ ሞክረው እሺ hello
እሺ እሺ።
እሺ ሞክረውና እምቢ ካለ ደውልልን
በምንድን ነው ያልሽኝማ?
ቻፓ
ቻፓ የሚል አለው እንዴ?
አዎ፣ ራሱ የለም።
አዎ።
እኔ አሞሌ ምናምን ምናምን ነው የሚለው ያለው።
ይሄ ለ- ቻፓና እ፣ ሳንቲምፔይ ያለ አይደለ እ እነሱ ሁለት option ኦቹ ቻፓ ላይ ቴሌብር ቴሌብር በቻፓ ተጠቀም
እሺ፣ payment system ኦቹ ናቸው እነሱ እሺ እሺ።
እሺ እምቢ ካለ ደውልልን እሺ።
እሺ መልካም ቀን